ጤና ይስጥልኝ። ሎዛ ልማት ትምህርት ነው።
ማለት ነው ዝበር እግዚአብሔር ይመስገን።
አው ዋው ሲቢዝሩ ድረሱ አሪፍ ነው።
ድምፁት ይቆራረጣል። ደንበኛችን ምን አለ?
አሪፍ ባይም ዲፖዚቱ
እሺ ዲፖዚት አደረጉ።
ከዛ አራት ቀኑ ሲቢ ብር ካስወጣ ገሙ አይገባም። ምንም የለም። እኔ ስሩት
እሺ ከየት ነበረ ወደ ወዴት ነበረ ዲፖዚት ያደረጉት ደንበኛችን?
ስፔሻል ምናምን አይወሰኑ
አስመዝግበው ነበር ከዚህ በፊት አሰት ነው።
ምን አሉኝ?
አዎ
እሺ በስልክ ቁጥር ነበር ያስመዘገቡት?
አዎ አራት ቀን ነው እንደዚህ ምን ችግር አለ እንደዚህ ምን አሉኝ?